ሄሎ ንጉስ ገባችሁ?
አዎ መብራት ጠፋ ደግሞ በእናትህ ያስጠላ።
ኧረ ኧረ እባክሽ ማርያም
እዚህም ያው መብራት አጥፍተን ልንሰራ ነው እያሉ ነው እንጂ እንትን ወይ በለ
ይሰራል። አዎ እ
ይሰራል ይሰራል።
አዎ መብራት ጠፋ ደግሞ እዚህ።
ጠብቋ በቃ
እሱማ ምን ይደረጋል? እሺ በቃ ጥል እሺ እሺ